Willow Hospital.
hello ወይ ሀሴት ነኝ።
ጤና ይስጥልኝ።
አብሮ ይስጥልኝ።
እሺ driver ነበርኩኝ። አብዱል ማሊክ ነኝ። አ- አ- አንድ ሴል tower ከቤዝ በርገር የታዘዘ ነበረ።
ስንት?
አንድ ሴል tower ከቤዝ በርገር
እሺ order number ንገረኝ።
order number ሰላሳ ስድስት ሀምሳ አንድ
እሺ ምንድን ነው የሆነው?
እሱ cancelled ነው እያለ ነው። አሁን እኔ ይዤለት ሄጃለሁ።
ለማለ customer አ ወደ customer ኡ ጋር ሄጄ ቦታው ስጠይቀው cancelled ነው ብለውኝ ሌላ አዝዣለሁ እያለ ነው።
እሺ አንዴ ጠብቀኝ።
እሺ አንተ ምግቡን አውጥተሃል?
አ
በርገር ቤት ነው?
አ በርገር ቤዛ
እሺ አንዴ ደውልልህ። አንዴ customer እናናገርና
እሺ እሺ